ሄሎ ሄሎ ጤና ይስጥልን ቤት
ከ CBE ብር ወደ እናንተ አስገብቼ ነበርና እስኪ ባለው ነኝ። ትናንትና ማታ ነበር ያስገባው።
እሺ ስልክ ንገረኝ።
ዜሮ ዘጠኝ አስር ስልሳ ዜሮ አምስት ዘጠኝ አስራ አንድ አስራ አምስት አስራ አንድ አስራ አንድ ሰላሳ ሰላሳ እሺ ጠብቀኛል። ስንት ብር ነው?
አራት መቶ አርባ ብር አይደለም አምስት መቶ አርባ እናት እሺ ከ CBE ብር ነው ያልክ?
አ
እሺ እንትን እ፣ deposit ስታደርግ የደረሰ text አለ አይደለ?
አ እሱን እሱን text እና እ፣ የ CBE ብር እ፣ account ቁጥርህን ቴሌግራም ላይ ላክልኝ።
ማ- በ- በዚህ ቁጥር ነው ወይ?
አይደለም ቁጥር ልንገርህ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ እሺ እሺ